አልፍቶኝ አልፍቶኝ አጤ ሳር ቤት ኦሮሚያ ስፈትሽ ገርዶ ነው ቤት አስመምጭ በዛ ጠፋ ጠፋ ጠፋ ሄሎ።
ደለላ ነው ማለት ነው።
ጤና ይስጥልን ማን ባባ
ሰላም ሰላም ተነስተን አብሮ ይስጥልን ምን እንደጣሁት አባ
መኪና እንትን ላይ አይቼ ኮሮላን ኮምፓክት
ኮሮላ ሁለት ሺ ሶስት አለን ማኗል
ይሄ ሁለት ሺህ ሰባት ነበረ
ሁለት ሺ ሁለት ሰባት ሰባት ተሽጧል ተሽጧል ሁለት ሺ ሰባት compact ኡ compact ኡ የጉበት color compact compound ሁለት ሺ ስንት
እ ሁለት ሺ ስንቱ
ሁለት ሺህ ስምንት
ሁለት ስምንት አለን ግን በ silver color አለን መኪና ብቻ ነው ይሄ እንትኑ ተሸጠ ይሄ ጉበት color አይቼ ነበር
ቁጥር ሰጦታለሁ ግን ግ- እሱ ሳይሆን silver color ነው ያለን ሁለት ነጥብ ሁለት የሚባል አለን
የስሪ ሞዴል
ሁለት ሺ ስምንት ሰሮችን ማጋዛቸው ኮረላው
ኮሮላ ሁለት ሺ ሶስት ነው ያለን ስንት ነው cost ኡ
ሁለት ሚሊዮን ሶስት መቶ ሀምሳ ሺህ ብር ሁለቱም ላይ ባንክ ይመቻቻል እ
ባንክ ይመቻቻል ጥሩ እደውላለሁ እሺ